ሄሎ ሄሎ፣ አቤት፣ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ምን ልታዘዝ?
አጫዋቱ አልገባኝም ነበር። አጫዋቱ የምትነግረኝ ነው?
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ መጀመሪያ ይደውላሉ።
እ
ከዛ ሰባት ቁጥር ይጫኑና አማርኛ ያደርጋሉ።
እሺ፣ ሶስት ቁጥር ለመጫወት የሚለውን ይ- ይምረጡ።
እሺ።
ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አ እድሎን ይሞክሩ።
አዎ እድሎን የሚሞክሩ በትኬት እ
እ፣ የጥያቄና መልስ ኮይን ይገዙና እ ይመል- ይመልሳሉ።